hello ጤና ይስጥልኝ ቺፕቺፕ
ሰላም እንዴት ናችሁ? order አዘን ነበር እና እሺ
ዜና መኪና ብሎ assign ተደርጎላቸው text ደርሶ ነበር ጠዋት ነበር እንደዚህ ደረስ okay እሺ ዳንኤል የሚል ስድስት ሰዓት እ?
ዳንኤል የሚል okay መች ዛሬ
አዎ ዛሬ ከሰ- ከሁለት ሰዓት እስከ ስድስት ሰዓት የሚል ነው እንግዲህ ቴ- የደረሰኝ notification okay አዎ እሺ location ኑ የት ነበር location እ፣ ኮተቤ ወንድራ ጀት ቤት ወይም የበር አካባቢ እሺ እሺ አንዴ location ኑ confirm ላድርግና አዎ አዎ አዎ እሺ እሺ አንዴ መልሼ ልደውልዎት ዌራዎች ደውዬ እሺ አሳውቆታለሁ ትንሽ